በሰው ላይ ሌላ ሰው ያላመር ሆነብሽ ከወዴት ተዋሰው ያንተው ነኝ እያልሽ ልብሽ ሌላ ቦታ ይቺ ናት ይቺ ናት ይቺ ናት ጨዋታ ይቺ ናት ይቺ ናት ይቺ ናት ጨዋታ ልብሽ ከኔ ርቆ ፍቅሬን ካገለለው ምንገላሽ ገላይ ጓደኛ ቢሆነው ከሰው እምነት እንጂ ገላማ ባዳ ነው ባዳ ነው ባዳ በልቦች አንድነት ተሳስረው በአንድ ቃል ለነፍሶች መዋደድ ካልሆኑ አንድ አካል በስጋ መጣመር ብቻ ምን ያደርጋል ያደርጋል ያደርጋል ያደርጋል እንዲያው ለይስሙላ ከሆነ ነገርሽ ምን ይሁን ብዬ ነው ታዲያ የማፈቅርሽ ለኔ ብቻ ቃልሽው ልብና ስሜቱ አሁንም ያንቺው ነኝ ልንገርሽ እውነት ይቺ ናት ጨዋታ። ልብን ያህል ምስጢር ካልተገላለጡ ራስን ያህል ሕይወት ካልተገለዋወጡ እንቁን ያህል ፍቅር ከወዴት ያመጡ? ቀልጦ የሚጠፋው ያን ሌሊት ሻማ እርቀን ሳንሄድ እዚሁ ከተማ ያን አይደለም እንጂ ፍቅር ተገላማ ይቺ ናት ጨዋታ። በርግጥ ይቺ ናት ጨዋታ። በፍቅር ላይ ፍቅር፣ በሰው ላይ ሌላ ሰው ያላመኑ ልብሽ ከወዴት ዋሰው ያንተው ነኝ እያልሽ ልብሽ ሌላ ቦታ ይቺ ናት ይቺ ናት ይቺ ናት ጨዋታ ይቺ ናት ይቺ ናት ይቺ ናት ጨዋታ የሰው ልጅ ውበቱ የላይ ቅርጹ ጨርቁ ማጌጫው እንጂ ይህ አይደለም ሀቁ። ሰው ስለ ሰው ያለው ግምት ነው ትልቁ ትልቁ ትልቁ ላምን ያህል ብቻ ወደድኩ ማለት ንብና ማር ያጣ ልብና ስሜት ምን ያደርግልኛል የቀፎ ውበት ውበት ውበት ውበት። አሃ! ይቺ ነች ጨዋታ። ይቺ ነች ጨዋታ።